ሄሎ hello፣ ጤና ይስጥልን። ቤተልሔም ሬስቶራንት
አዎ ሰላም ነው?
አለ
እ, ሀዊ እባላለሁ ከ We Plus Solution ነው የምደውለው።
የት We Plus እሺ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ አዎ አሁን እ, እና አሁን እ, account ኦችን active እያደረግን ስለሆነ system ላይ የሚሞላ አንዳንድ ጥያቄዎችን እንጠይቅ ነበር ይቻላል?
ይቻላል እሺ የት አካባቢ ነው ያለው?
ፒያሳ ዱሮ ማነቂያ ፒያሳ። እሺ ዱሮ ማነቂያ እሺ
ምን እ፣ contact person አንተ ነህ?
አዎ አዎ እሺ ስም
ሉል ልዑል አዎ
እም፣ እሺ ልዑል ማ ምስጋና ምስጋና
ምስጋና አዎ ምስጋና እሺ ስልክ ቁጥር ይሄው ነው አዎ ራሱ እ፣ ሶስት ሰማንያ ስምንት ሰማንያ ስምንት ሁለት እሺ የስራ ቀን እ የስራ ቀን
የስራ ቀን ማለት ሳምንቱ የ- ሳምንቱ ሙሉ እሺ የስራ አዎ ሰዓት
ያ ከጠዋት አስራ ሁለት ሰዓት እም፣ እስከ ማታ አራት ሰዓት
እሺ የድርጅት ሎጎ አላችሁ እንዴ
የለ
እም፣ እንዲሰራላችሁ ፈቃደኛ ናችሁ ይሰራ
እም፣ እሺ ንግድ ፍቃድ TIN number ወይንም ደግሞ መታወቂያ ማግኘት እችላለሁ
በምን ልላክልሽ በቴሌግራም እሺ ይሄ ስልክ ቴሌግራም አለው አለሁ እሺ አሁን መልእክት አስቀምጥልሃለሁ እሱ ላይ ትልክልኛለህ
እሺ እሺ አመሰግናለሁ መልካም ቀን